ሄ ናት እንትን አቋርጦብኝ ነው ስልክ ንገሪኝ ብለሽኝ።
ይሄ ስልክ ቁጥር ያንቺ ነው?
ስንት?
መጨረሻ አስራ ዘጠኝ ያንቺ ነው አይደል?
አዎ እማዬ።
አዎ ይሄን ይዤዋለሁ። በቃ እሺ እናቴ ትደውልልኛለሽ?
እ እሷ ራሷ ትደውላለች፣ አስተላልፌ እላታለሁ።
እሺ እናቴ ተባረኪ።
እሺ መልካም ቀን።
እሺ አሜን። መልካም ዓመት በዓል።
አሜን። እሺ አዎ እሺ እሺ